ኪሎ
አቤት።
ሰላም ጤና ይስጥልን ቤት አብሮ ስጥልን።
እሺ ምን ነበረ?
አይ በዚህ ስልክ ቁጥር በሱ ቤቱን መክፈት አልቻልኩትም።
እሺ ቤስት ቤት ዶት ቤት ብለን የገባኸው?
አዎ በሱ ቤት ብዬ ነው የገባሁት።
እሺ ስልክን ዘጠኝ አድርገህ ጀመርክ?
አዎ ስልኩን ዘጠኝ አድርጌ ነው የጀመርኩት፣ ግን ፓስወርዱን አይቀበልም።
ፓስወርዱን ይኸው የምታደርገው ካፒታል ሌተር ታደርገዋለህ።
ከቁጥሩም አዎ small letter ደግሞ ከዛ አዎ ከዛ symbol አደረግ አዎ ስምንት ዲጂታል እና ቁጥር
ከቁጥሩም ከ- ይኸው ቁጥር symbol capital እና small letter አራቱንም ማሟላት አለበት።
አዎ እሱን አሟልቼዋለሁ። ግን ምንድን ነው የሚልክ? እሺ ወይ screenshot አድርገህ ትልክልኛለህ? ሊልክ እሺ ከዚህ በፊት ቴሌግራሙ ላይ በዚህ ስልክ ደው- ደውየው ነበረ እናንተ ማለት ነው እሺ እና በዚህ ስም ተከፍቷል ይላሉ።
okay። በዚህ ስልክ ነው አዎ
እሺ check ላድርገው። እንደዛ ከሆነ forget password ብለህ መግባት ትችላለህ። password ረስተኸው ከሆነ forget password ስለው ከላይ ቁጥሮቹ ምኑን ያመጣል። በዛም password ሲያስገባም አያመጣም። ለምን ከዛ ሁሉ እዛ ጋር የተከፈተውን delete ማድረግ አትችሉም? እንደገና እኔ አይ እከፍተዋለሁ።
እንትን ማለት አንችልም፣ account ኡን መክፈት አንችልም። በዚህ ቁጥርም ከከፈትክበት ሌላ account መክፈት አትችልም። አዎ ተከፍቶበታል። በዚህ ቁጥር በዚህ ቁጥር ነው የሞከርከው?
አዎ በዚህ ቁጥር ነው የሞከርኩት።
አዎ በቃ forget password የምትላለች እሷን ስትነካት ሌላ ኮድ ይላ ይመጣል።
SMS code ይገባልሃል። ከዛ አዎ።
እሷን code copy አድርገህ paste እ- ብለክ አስገባው። ስትጽፍ ኮፒ አድርገም እንዳትሳሳት።
አስ- አስገብቼዋለሁ፣ ግን አልከፍት አለኝ።
እሺ ወይ screenshot ትልክልኛለህ ቴሌግራም ላይ?
እሺ እንደዛው ላድርግ።
እንደዛ አድርግና ሊልክ እሺ ምን እንደሚል እና በ- በጣም በጣም ተቸግሬዋለሁ። ኮሱን በቃ ለመቆመር እሺ።
ፈልጌ ነው።
እሺ ላክልን ቴሌግራም ላይ ታውቀዋለህ ቴሌግራማችንን?
አዎ አውቀዋለሁ።
እሺ በቃ እዛ ላይ ላክልን።
እሺ
እሺ እናመሰግናለን። መልካም ምሽት።
እሺ መልካም ላንቺ ነው።
እሺ